ይህንን እንደተሰጠኝ የሰውዬው Hello hello፣ ጤና ይስጥልኝ። Hello ወይዬ፣ ይሰማኛል? ተንቀሳቀሺ፣ ተንቀሳቀሺ።
እሺ፣ ከየት ነው እናት?
ስኬት ቴክኖሎጂ ነበረ የደወልሽው?
እ አቢሲኒያ ፈልገሽ ነበር የደወልሽው?
አቢሲኒያ እ ባንክ
ወይ? አይ አይደለም፣ አይደለም። በቃ ስኬት ቴክኖሎጂ ሌላ cash register machine
ስኬት ነው የደወልኩት።
እኮ ስኬት ቴክኖሎጂ ነው እዚህ።
አዎ፣ አዎ፣ አዎ።
እሺ
እ የ- ለ- የ Future Pharma ፔልሲ የሚል የ store እንትን አስገብተን ነበር፣ አምጥተን ነበር Future software ፋርማሲ ልናስጨምር እሺ እ ስቶክ ፊውቸር ነው Pharma ፔልሲ stock። አዎ ሲስተም ዩኒት ነው የሰጠሽው?
እ ካሽ ሪጂስተር ማሽን ነው የሰጠሽው? ሲስተም ዩኒት ነው የሰጠሽው?
ሲስተም ዩኒቱን ሲስተም ዩኒቱን እሺ check አድርጊ መልሰሽ ደውዪልኝ። እሺ አንድ ከሀያ በዚህ ደቂቃ በኋላ።
እባክሽ፣ አዎ አዘገያችሁብን፣ በጣም አዘገያችሁብን።
እ ኔትወርክ ተጠቅመንበት አናውቅም። ከገዛን ከገዛን ራሱ ስድስት ወር አልፎታል፣ አመት ሊሆን ሆኖ አንጠቀምበት። አሁን ሰኔ ሰላሳ ስለደረሰብን እባካችሁ cash register አልሰጠሽም፣ system unit ብቻ ነው የሰጠሽው።
ሰጥተውናል። አዎ እሱም ብቻ ነው። እሱ ሲያልቅ ይዛችሁ እንውላለሁ አለን። ማለት እ?
እንዲመጡ ደውለን እንዲመጡ ደውለን ደውለን እ፣ እንዲጭኑልን ስትዘገዩብን ይዘነው መጣን። ቢቸግረን ይዘን እሺ።
መጣን። በቃ እስከ ዛሬ አልተስተካከለም።
አልደወሉልሽም ከዚህ?
አልደወሉልንም። እኛም ደውለን ምላሽ አጥተን ነው። እስኪ እባክሽ እንትን በይና መልሼ ልደውልሽ።
እሺ ማ መልሰሽ የፊውቸር እሺ እሺ